እናትም አሊባባ
አብሮ ይስጥልን እናትዬ፣ ደህና ዋልሽ?
እግዚአብሔር ይመስገን። አባት እንዴት ነው?
አለሁልሽ።
ይሰጣል።
ታክሲ ይኖራል?
አይ፣ ምን ፈልገህ ነው? ምን ልርዳዎት?
አይ ታክሲን ፈልጌ ነበር። ወይ ታክሲን ቁጥር እሺ፣ ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አስራ አንድ ሀያ ስድስት ሀያ ስድስት ዜሮ ዘጠኝ ዘጠና
ሀያ ስድስት ዜሮ ዘጠኝ ዘጠና አዎ፣ እሺ፣ አመሰግናለሁ።
እኛም እናመሰግናለን አባት።